Hello ጤና ይስጥልን ዋሽንግተን የህክምና ማዕከል።
ጤና ይስጥልን ከምኒልክ ሆስፒታል ነበር የምደውለው።
እሺ ምን ነበር contrast CT ለማስነሳት ነበር። ቸስት ሲቲ እ contrast chest CT ለማስነሳት ነበር።
ሌላ ነው ወይስ አሁን ቅድም የደወላችሁት ነው?
ቅድም ያናገርንሽ የነበርና ነው።
እኮ ታዲያ አሁን ደውለው እኮ ነግረናል፣ ቁጥር አስተላልፈናል።
እህ ድጋሚ እኮ አ- አናግሪያት ብላኝ እኮ ያመጣችልኝ ስልኩን ማን
patient ኣ አምጥታ like አናግሪያት ምናምን ነገር ላናግርሽ ብለዋል አለችኝ።
እስቲ ቆይ ሄሎ ሄሎ አስተላልፈላንማ በቃ ትመጣላችሁ። ስንት ሰዓት ነው የጠበቃችሁ?
አሁን ይደውላል። ሌላ ቁጥር አምቡላንስ የሚመለከተው ይደውልላችኋል።
በቃ እሺ፣ thank you እሺ